Hello
Hello አባ ሰላም ነው?
ሀሚድ የምለጋው እንትን ነበረ account የከፈትኩት በሳፋሪኮም ነበረ።
አዎ አዎ withdraw እንዴት ነው የሚደረገው?
ድሮ deposit አድርገው ነበር።
አዎ በሳፋሪ deposit አዎ deposit ባደረጉበት መንገድ ሆኖ እ ከላይ withdraw የምትላለች deposit ን ከነኩ በኋላ የምትመጣ ማለት ነው።
አዎ በምን በኩል ነው? አሁን እንትን ላይ የለም ብዬ ነው።
አይ ሳንቲም deposit ላይ የለም።
አዎ እሱንም የምታገኘው deposit የሚለው ላይ ነው። እሺ withdraw አዎ።
ስታደርግም የምታገኘው deposit ን ነክተህ ነው። deposit ን ከነካ በኋላ ከላይ እ፣ እንደ section ይመጣልሃል።
አዎ deposit እና withdraw አለ withdraw እሱ withdrawal request የሚል ማለት ነው።
ነው።
ስለዚህ withdraw የሚለውን ከነካህ በኋላ ደግሞ አማራጮችን መርጠህ በም- በሚመችና በፈለግከው ማውጣት አዎ ትችላለህ ማለት ነው።
ወደ እንትን አይገባም ብዬ ነው ወደ ሳፋሪ ለማስገባት።
okay ወደ ሳፋሪ withdraw አዎ deposit ነው የሚቻለው፣ withdraw አይቻልም።
withdraw ታዲያ በምን በኩል ማድረግ እችላለሁ?
በሳፋሪ ያስገባኸውን ብር አዎ እሺ፣ አንዴ ጠብቀኝ፣ ቆይ ወደ ባንክ አካ- ቆይ፣ አንዴ አንዴ አካ- ጠብቀኝ፣ account ኤ ራሱ የሳፋሪ ነው ብዬ ነው።
እሺ፣ አንዴ ጠብቀኝ።
አዎ
Hello፣ ወይ ወደ account ኦች ምናምን ማስገባት ትችላለህ። በዛ ቁጥር ያለህ account ካለ አሁን የባንክ እ፣ ወይ ሌላ system ኦች ካሉ ወደ እነሱ ማውጣት ትችላለህ። ካለው አማራጭ ማለት ነው መጠቀም ትችላለህ።
እኮ ወደ ባንክ ማለት ሳስተላልፍ account ጽፌ ነው ወይስ አይገናኝማ? ከቁጥሩ ጋር ከሳፋሪ ቁጥሩ ጋር አ ችግር የለውም።
ባንክ account ብቻ ማለት ነው።
አ ስለዚህ መጠቀም እችላለሁ ማለት ነው እ፣ እንደ account ቁጥሩን አዎ የሳፋሪን ቁጥር እ፣ account ን withdraw ስታደርግ ይጠይቅሃል information ወዴት ላስገባ ብሎ አዎ፣ ወደ እሱን ነው ባንክ ማለት የምትሞላው።
እችላለሁ። አዎ ትሞላለህ፣ ሌላ information ትሞላለህ እዛው ላይ ይጠይ- የሚጠይቅህን ትሞላለህ።
okay፣ እንጂ ያው ችግር የለውም አንድ ቢከፈትበትም በቁጥር ማለት በሳፋሪ አ ቁጥር አ አ ችግር የለውም።
አይ፣ አብሶ እሺ እሺ